hello ፍቅር ነኝ።
አቤል ነኝ። ቅድም ደውዬ order
complete ተብሎብክ ነው?
አዎ ብሩ ተ- ተቀነሰ።
እሺ area manager ህን አብራው። እሺ
እ፣ በምን area manager ጋር ደውልና ታቋራጭ ስልኩ የለኝም።
area manager። እሺ team leader ህን እ፣ ደውልና እንትን የ area team leader ኤን- ማናጀር ወይም ደግሞ እሺ፣ team leader ህን ደውልና የ area manager ህን ተበል። ማን እንደሆነ ታቋላ ጀመር area manager ህን እ፣ ማን እንደሆነ አላውቀውም። እ፣ leader ኤን ግን አውቀዋለሁ።
በቃ ጠይቀው። area manager ን አውራው። እሺ አቤል። እሺ አቤል።